Hello.
Which which which name Lada?
በናት ልጅቷ በቴሌግራም ማክሲመም እና ሚኒመም ዲፖዚት ብለው በቴሌግራም ላይ ላክልኝ ምናማለች ልካ ያላሉ ማን ልበል? የቴሌግራም ስምህን
ሊባን መጨረሻ ሰላሳ አራቱ መጨረሻ ስምህን ሰላሳ ሳይሆን ንገረኝ ስምህን።
ሊባን
ማን አልከኝ? ሀይ በለኝ እስኪ ከላይ እንዳገኘው ማለት ነው።
አይ ፒሪድ ነው ፒሪድ